ጤና ይስጥልን። Best Bet ረዴት ነው የምንረዳው?
deposit limit ሆኖብኝ ነበረ Chapa
ምንድን ነው የሚልህ? ዜሮ ዜሮ።
አዎ
እሺ፣ አሁን የደወልክበት ነው የ Best Bet ቁጥር?
አዎ
እሺ፣ check ላድርግ። hello አቤት ምን ያክል deposit አረጋሃል?
እንጃ ቆይቻለሁ እኔ
እ ቆይቻለሁ ትንሽ ወ- መ- መጠን አላውቀውም እስቲ እንትን አድርግልኝ ምን
እ ምንድን ነው እት- ይሄ limit ዜሮ ዜሮ የሚለው አለ አይደለ?
አዎ እሱን ቴሌግራም ላይ ላክልኝ።
እሺ እሺ እሺ